Farhan
ይለፍ
እሺ ይለ ይለፍ አ አ ኧረ እባክሽ እስኪ እንትን በይውና check አድርጊውና ለናቲ ትልኪለታለሽ አዎ አይተሽ ምናምን balanced ነው ግን approval ምናምን ይላል more detail ላይ ገብተሽ አ በቃ ላኪለት ለናቲ manually ነው
hello hello
ሄሎ እንዴት ነህ ሄሎ ሄሎ ሰላም እንዴት ነህ ሰላም ነው ደስ ብሩክ ነኝ አለ ይመስገን ሰላም ብሩክ አለ።
እንዴት ነህ እሺ ስድስት shop ብለው ነበር አሁን አዎ እሺ፣ ስድስት shop ስድስት shop አዎ እሺ አባቴ እሺ፣ እሺ።
እ፣ active ማድረግ እንጀምር እንዴት ነው እንጀምራለን ኤ- እ፣ ቴሌግራም ይላክልህና ፋይሎቹ እሺ እናረጋለን እሺ እናረጋለን ወንድሜ እሺ እሺ፣ እሺ።